ጤና ይስጥልኝ Best Bet ቤቲ ነኝ የምንረዳው።
ሰላም ነው ቤቲ?
ሰላም እንትን online live ትኬት ቆርጠን ተሳክቶ ከሽፎንብን።
ምን ሆነብን?
አሽፎ ተሳክቶ ተሳክቶ አ ኤክስ እሺ።
ብሎት ነው።
X አደረገው አ
cashier ኮዱን ይዘኸዋል?
አ እሺ ንገረኝ።
ID ውን ነው ኦንላይን ነው የቆረጥኩት
እሺ አዎ ID ውን ንገረኝ። እሺ ችግር የለውም።
ዜሮ አስራ ዘጠኝ
እሺ
አስራ አራት
ዜሮ አስራ ዘጠኝ አስራ አራት ስልሳ ሁለት ከዛ እሺ።
capital CAE
ሲኤኢ ዋን ሲ
እሺ
አንድ C ከዛ ስድስት D ስድስት D
ስድስት ዜሮ ሲ ስድስት ዜሮ ሲ
ሁለት ዘጠኝ ሶስት
የፓሌርሞ ነው።
የፓሌርሞ ውጤት ፓሌርሞ ከአስኮሊ
እሺ win two ነበር ያልከው።
አ አ እሺ አንድ እሺ ጨዋታው እንዴት ነው ያለቀው? በሰባ ስምንተኛው ደቂቃ ነው የመጨረሻው ኳስ የገባው። አንተ ሶስት ለሶስት እኮ ነው ያለቀው።
እኮ አስራ ሁለት win two አሸነፈ።
ሶስት እኩል ሶስት እኩል ነው ያለቀው።
አዎ
ኧረ እባክሽ በእውነት ያው ግባ Sofascore ላይ ፓሌርሞ ነው አይደለ? ፓሌርሞ አንድ ራስ ፓሌርሞ እና አስኮሊ ነው የሚለው አንድ አር አስራ ዘጠኝ አንድ አር አስራ ዘጠኝ አዎ ሶስት እኩል ነው ያለቀው። ለዛ ነው እሺ Flashscore ሶስት አስራ ዘጠኝ አላወጣልኝ ብሎኝ ነው። በቃ እሺ።
እሺ እሺ መልካም ቀን።
ነው ያለቀው።